ጤና ይስጥልን። በኢስት ዘዴ ነኝ የምንረዳው። ሄሎ
ሄሎ ኢትዮጵያ የለ እንዴ አማርኛ ምኑ
አማርኛ የሆነ ብር ሶስት መቶ ብር ጠፍቶብኛል።
እሺ፣ አ፣ የቤት ቤት ቁጥራውን የደወልክበት ነው? ዊ- እ፣ ዊዝዶ ስታደርግ ነው የጠፋብህ?
ወደ ቴሌ ስልያኩ አ ወደ ፎቸ ፎቸር ላይ voucher ላይ deposit ነው የመታሁት ታውቃለህ። እና ቴሌ ብሩ አል- አል- አልገባም።
voucher code ከሆነማ እ፣ የ Best Bet ሱቅ ላይ ነው ሄደህ የምትቀበለው።
አይ፣ የሆነ የኔ የሆነ- የሆነ ወረዳ ነኝ ሱቅ ምናምን የለኝም እዚህ።
እሺ፣ ወይ ቴሌግራም ላይ hi ብለህ ላክልኝና
አ፣ እንዴት ወደ Best Bet account እንደምትመልሰው እነግርሃለሁ።
እሺ፣ ይሄ- ይሄ ይሄ- በይሄ ቁጥር ነው ቴሌ- ቴሌግራም አይደለም ዜሮ ዘጠኝ
ዜሮ ዘጠኝ ይቅር ይርስካል ዜሮ ሶስት ዜሮ ቆይ እስኪ
እሺ ዜ- ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት እዚህ ላይ አርባ ላክልኝ።
ሰባት እሺ እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ።